የልቤን አዳራሽ መኖሪያ አርገዋለች ወይስ የምሯን ነው ወይ ትቀልዳለች? የልቤን አዳራሽ መኖሪያ አርገዋለች ወይስ የምሯን ነው ወይ ትቀልዳለች? እልፍ አዳራሽ ውስጥ ስትጥላ ገብታ ውስጥ የነበሩትን በግድ አስወጥታ ደና አድርጋ ዘግታ ሰው እንዳይገባበት እርስቴ ነው ብላ ተቀመጠችበት እርስቴ ነው ብላ ተቀመጠችበት የልቤን አዳራሽ መኖሪያ አርገዋለች ወይስ የምሯን ነው ወይ ትቀልዳለች? የልቤን አዳራሽ መኖሪያ አርገዋለች ወይስ የምሯን ነው ወይ ትቀልዳለች? አሄ በሩ በትዝታ ቆልፋው ብትወጣ ለመግባት አልቻለም። ሰው ሁሉ የመጣ ውስጡ የነበረ የእንባ ምንጭ ፈሰሰ። ግድግዳው ዙሪያውን በእርጥበት ፈረሰ። ግድግዳው ዙሪያውን በእርጥበት ፈረሰ። የልቤን አዳራሽ መኖሪያ አርገዋለች ወይስ የምሯን ነው ወይ ትቀልዳለች? የልቤን አዳራሽ መኖሪያ አርገዋለች ወይስ የምሯን ነው ወይ ትቀልዳለች? የእሷ ቤት መሆኑን ሰው ያውቃል በይፋ ዝግባና ታድሰው ፈራርሶ ሳይጠፋ የግል ርስቷ ነው ሳታማክር ለሰው ጊዜ ሳታባክን ዝግባና ታድሰው ጊዜን ሳታባክን ዝግባና ታድሰው የልቤን አዳራሽ መኖሪያ አርገዋለች ወይስ የምሯን ነው ወይ ትቀልዳለች? የልቤን አዳራሽ መኖሪያ አርገዋለች ወይስ የምሯን ነው ወይ ትቀልዳለች? እንዲችላ ስትል ስንፍናዋን አውቆ ባላንጣስ ቢመጣ ሊወስድ ባነት ኋላ እኮ አትችልም ታግላ ለማስለቀቅ ካሁኑ ትበርታ ወይኔ ከማለት ካሁኑ ትበርታ ወይኔ ከማለት የልቤን አዳራሽ መኖሪያ አርገዋለች ወይስ የምሯን ነው ወይ ትቀልዳለች? የልቤን አዳራሽ መኖሪያ አርገዋለች ወይስ የምሯን ነው ወይ ትቀልዳለች? ወይስ የምሯን ነው ወይ ትቀልዳለች? ወይስ የምሯን ነው ወይ ትቀልዳለች? ወይስ የምሯን